ለመቼ ነው ይመለሳሉ እሳቸው? አላወኩኝም። አቀርባለሁ እንግዲህ ወይ የምስክር የእምቢ አለኝ እባክሽን እስኪ ማን ሌላ ሰው ከ- እምቢ አለኝ በፍጹም
hello email ኡ እምቢ ብሎ verification code በሱ ሞባይል ነው የሚመጣውና ኮዱን እንዲልክልኝ ኢሜል ማድረግ አልቻልኩኝ።
የማንን code verification code በሱ ሞባይል ነው የሚመጣው ኢንተርኔቱ ኢሜሉ እምቢ ሲል
የዋይፋይ ነው አይደለም መሪ እንትኑ የኢንተርኔቱ የ Gmail ኡ እስቲ በሰው ካገኘሹ ቶሎ ደውልልኝ እባክህን ሪባበዩ እሺ እሺ እሺ